Good afternoon Capital Hotel ሙናይዛ speaking how may I assist you please እንዴት ነህ?
እግዚአብሔር ይመስገን። እንዴት ዋሉ?
አለው ሞሮኮ ፈልጌ ነበረ። ዋጋውን ትነግሪኛለሽ?
እም፣ እሺ ለዛሬ ፈልገው ነው?
አዎ እሺ ዋጋው ከሁለት ሺ ሶስት መቶ ሰማንያ እስከ አራት ሺ አራት መቶ ድረስ አለ።
እሺ ለ couple ሲሆን አለ?
couple ሲሆን ደግሞ እጥፍ couple ሞሮኮ ማለት ነው። VIP ሞሮኮ አለን።
እሺ ለባልና ለሚስት አዎ VIP ሞሮኮ bath አለን። እሱ ዘጠኝ ሺ ዘጠኝ መቶ ሀያ ብር
single ከሆነ ሁለት ሺ single VIP የምትፈልጊ ከሆነ single አይ ከሆነ normal nor- normal ከሆነ ሁለት ሺ ሶስት መቶ ሰማንያ
ሁለት ሺህ normal ኡን ሶስት መቶ ማለት ሰማንያ ነው። አዎ እሺ ስንት ሰዓት ቦታ አለ?
ለዛሬ ፈልገው ነው?
አዎ ዛሬ ለአንድ ሰው ነው?
አዎ
እሺ አንዴ check ይጠብቁኝ። check ላድርግልዎት።
እሺ እሺ አስር ሰዓት ላይ ልያዝልዎት።
አስር ሰዓት ላይ እሺ ያዥልኝ።
አስር እንትን ሰዓት አለው ላይ- እንዴ ጸጉር treatment አለው?
ጸጉር treatment ያላቸው ደግሞ ይጨምራሉ።
ስንት ነው?
ጸጉ- እ፣ ጸጉር treatment ያላቸው አሉ። እሱ እዚህ ሲመጡ መምረጥ ይችላሉ።
እ፣ እኔ ልልካት ስለሆነ ሌላ ሰው ነው የምልከው።
እሺ ይቻላል። የ brown አለ፣ የቸኮሌትም አለ። እዚህ ሲመጡ እንግዳዋ ሲመርጡ እ፣ እኛ ስንት ቴ- extra ያስጨምራል?
እም፣ አሁን ቸኮሌቱ ከሆነ አራት ሺ አራት መቶ ስልሳ ብር ነው።
እሺ የቸኮሌቱ የምትመርጥ ከሆነ ማለት ነው።
እሺ ሌላ እና የሌላ ደግሞ የ brown ኡ ከሆነ ደግሞ ሶስት ሺ ሶስት መቶ አስር ነው።
OK እሱን include ካረጋ ማለት ነው።
አዎ አዎ የጸጉር treatment ያላቸው ማለት ነው።
Okay ካልሆነ በቃ ሶስት ሺህ አራት መቶ ብዬ ሊያዘው እና transfer ማድረግ እችላለሁ? እንዴ?
ይቻላል። አዎ ይችላሉ።
እሺ ከዛ account ትልኪኛል ትነግሪኛለሽ እሳ መ- የሚጠቀመው ሰው መ- እንድከፍልላት ችግር የለውም። መ- ሲመጡ እንደውልና መርጠው ሲገቡ በቃ account ኣችን ስልክ ሲከፈል ይያዙ።
እንለካለን። እሺ አ- እ፣ ስንት እ፣ ዜሮ ዘጠኝ ሀያ ሀያ ስልሳ ስምንት ሀምሳ ሶስት ሀምሳ አርባ ሶስትን ሊያዝ አዎ አዎ ስም- ያዡ ስም- እሺ ስም ማን ሀና ልበል? ሀና በሀና ስም ሊያዘው ሞሮኮውንም አዎ እሺ አስር ሰዓት ላይ አንድ ሰው በሀና ስም ሞሮኮ ይዣለሁ።
እሺ እሺ እሺ መልካም ቀን።
እሺ thank you እሺ